हेल' हेल'
हेलौ अभी हेलौ ዛቤል ይመስገን
አይ ልጅ ለመጠቆም ነው የደወልነው።
እሺ ማንን ነው መጠቆም የፈለጉት?
ምስራት የሚባል ነው።
ማን አሉኝ?
ምስራት
ብስራት
አዎ
እሺ ስንት አመት ነው ብስራት?
አምስት
እሺ ብስራት ማን ነው የአባቱ ስም?
አ
የአባቱ ስም ብስራት ማን?
አባዲ ምስራት አባዲ ይባላል።
ብስራት ማን?
አባዲ
እስኪ ድጋሜ ንገረኝ ይቅርታ።
ምስራት አባዲ ይባላል።
ምስራት አባቱ
አባዲ
አባዲ ብስራት ነው ያሉኝ አይደለ?
ብስራት የእርሱ ስም ብስራት እሺ። ምንዎት ነው ለእርሶ ብስራት?
ልጄ ነው።
እሺ ግን የእርሶ ልጅ ሌላ ሰው ነው መጠቆም የሚችለው። ጎረቤት ወይም ጎረቤት ወይም የሰፈር ሰው ማስመዝገብ ይችላል የእርሶን ልጅ።
የ- የሌላ ሰው ሊጠቁም
የሌላ ሰው ልጅ ይቻላል አዎ።
ምስራት እባ ማነው ስሙ የእርሶ ልጅ ግን ሌላ ሰው ነበር ጎረቤት ወይም የሰፈር ሰው ነው መጠቆም የሚችለው።
የኔ ልጅ ቆይ እሺ እንጠይቅ ማሩ ልጠይቅ አለ የሆነ ዝና ለእሷን አስመዘግባት እፈልጋለሁ።
እሺ ጠይቀው ይደውሉልን በቃ እሺ እደውልልሃለሁ። እሺ እደውላለሁ።
እሺ እሺ አመሰግናለሁ እሺ